Hello hello፣ አቤት አቤት።
ሰላም ነሽ?
እግዚአብሔር ይመስገን።
በዜሮ ሁለት አስራ ሁለት ሀያ ሶስት ማለት ነው እሺ
ብር አስር ሺህ ብር ልኬ ነበርና ዜሮ ሁለት አስራ ሁለት
አዎ ሀያ ሶስት
እሺ ስንት ብር ነው?
አስር ሺህ በዚህ በደወልክበት ነው?
አዎ
እሺ ቆይ አንዴ
ወደ ቴሌብሬ ላይ አድርግልኝ።
አስር ሺህ ነው?
አዎ
እሺ ቆይ አንዴ
በፊት አሪፍ ነበረ ጨዋታው፣ አሁን ግን አይነፋም።
ምን ሆነ አሁን?
እኔ እንጃ ምንም ማለት ሲያጫውት፣ አሁን በፊት ትበያለሽ ትበያለሽ ትበያለሽ፣ አሁን ግን ምንም ምንም አይሰጥም። ዝም ብሎ መብላ ብቻ ነው።
አይ ያው የሚበሉ ሰዎች ግን እኮ አሉ።
ኧረ የለም በእውነት አለ እንዴ? በቀደም ለታ ለምሳሌ አሁን እኛ የመለ የአንድ አንድ ሚሊዮን ይሸልመናል።
ኧረ እባክሽ ምን በእውነት?
ጀት- ጀቷን ቤት ቤት ቻቹ ላይ አይ በ- በ- በአቫ- በአቪያተርም በትኬትም በፕሊንኮም
ኧረ ም፣ እባክሽ በእነሱ በእውነት ጃቴክስ ማን ነው እንትኑ ላይ ቤስት ቤት ቻት ላይ አለልክ የተሸለሙት ሰዎችን ሄደህ ማየት ትችላለህ። አስር ሺውን አሁን revert ነው ማድረግልህ ወደ Best Bet account አይ ወይስ ወደ approve ላድርገው ወደ ቴሌ ብር?
approve አድርጊው approve አድርጊው እሺ ቴሌ ብርክ ዜሮ ዘጠኝ አስራ አንድ ሀያ አንድ ሰማንያ ስምንት ሰባ ስምንት አይደለ?
አዎ አዎ እሺ ነው ገብቶልሃል። እሺ check አድርገው።
እሺ አረጋለሁ እሺ ስለደወልክ እናመሰግናለን። መልካም ምሽት።
እሺ እሺ አባ